ጤና ይስጥልኝ ቤት ረዴት ነኝ ምን ልርዳዎ እንዴት አመሸሽ ረዴት ሰላም
ረዴት አቤት
እንትን ዜሮ ዘጠኝ አስራ አምስት ሰባ አምስት ዜሮ ስምንት አስራ ዘጠኝ ላይ ቴሌግራም ላይ ልኬላችኋለሁ confirm አድርጉልኝ
እሺ አንዴ ንገረኝ ዜሮ ዘጠኝ አስራ አምስት ሰባ አምስት ሰባ አምስት ዜሮ ስምንት ዜሮ ስምንት አስራ ዘጠኝ አስራ ዘጠኝ እሺ
እና አሁን ቴሌግራም ላይ ልኬላችኋለሁ እሺ አንዴ እና ጠብቅ ኮንፈርማ አንዴ ሶስት ሺ አምስት መቶ አንዴ አስር ሺ አንዴ አምስት ሺ መቼ ነው ዛሬ ነው አዎ
አስር ሺህ
አዎ አስር ሺ አለ ሶስት ሺህ ሶስት አምስት መቶ ሺ አምስት መቶ አለ አምስት ሺ አለ processing ነው የሚለው እዚህ ላይ አምስት ሺህ process ላይ ነው ይገባልሃል። እሺ
እሺ
በቃ ሌላውን confirm አድርጌዋለሁ። ሁለቱም confirm አድርጌልሃለሁ።
confirm አድርግሻቸው አዎ ትንሽ ቆይቶ ይገባልሃል። አዎ
እሺ እኔም አመሰግናለሁ እሺ መልካም ምሽት።